ሄሎ
ሄሎ፣ አቤት።
ሰላም ነው።
እግዚአብሔር ይመስገን።
ም- ቲክቶክ ላይ አይቼ ነው የሰማሁት። ተታሲ መኪና የሚሸጥ የሚሸጥ የሚሸጥ ሰዎች ናችሁ?
አ ማሊባባ መኪና መሸጫ okay። እንትን ጄቱር እናንተ ጋር አለ እንዴ?
ጄቱ እ፣ በ X ሰባ ነው ወይስ ዘጠና?
የትኛው ነው latest ኡ?
latest ኡ ዘጠና ነው። ያው seven seat ምናምን ነው
ስንት ነው እሱ?
እ፣ ሀምሳ ሰባት
ሀምሳ ሰባት በሰባ ውስጥ አ እ በሰባ ውስጥ
እ፣ በሰባው ደግሞ ይቀንሳል።
ስንት ነው የሚባለው?
አምስት አምስት ከአንድ አምስት ነጥብ አንድ አ okay። ባንክ ታመቻቻላችሁ እንዴ? ሀፍ ሀፍ ባንክ? አዎ እንመ- እናመቻቻለን። ሀፍ ሀፍ ግን አይደለም የሚሆነው ስንት ስንት ሁለት ነው?
ሚሊዮን ብር ድረስ ነው የምናወጣልህ። እ፣ ምክንያቱም በፊት ላይ ሀምሳ ሀምሳ ባንኮች ራሳቸው ይፈቅዱ ነበር። አሁን ላይ ግን ተከልክሏል።
okay። ሁለት ሚሊዮን ድረስ በስንት ስለዚህ percent?
ከአርባ እስከ ሰላሳ ድረስ ማለት ነው። እ፣ በአስራ አምስት ነጥብ አምስት interest ነው።
አስራ እ፣ አምስት ነጥብ በሶስት አመት አምስት ነው። አዎ
okay። እሺ።
በሶስት አመት ነው የሚከፈለው።
አዎ
በቃ ይህ ነው process ኡ የባንኩ። ከአንተ የሚያስፈልጉ ነገሮች አሉ።
ምንድን ነው ከኔ የሚያስፈልጉት ነገሮች?
ንግድ ፍቃድ፣ TIN number።
ንግድ ነጋዴ አይደለሁም።
ኦ ንግድ ፍቃድ የግድ ስድስት ወር ያለፈው ያስፈልጋል።
ም፣ በ- በሌላ ሰው ደግሞ ይቻላል ማለት በሌላ ሰው ይቻላል። በሌላ ሰው ችግር የለውም።
ይቻላል አይደል? እስከ ይሄ- ይቻላል።
እሺ።
አዎ እስከ 3.5 እስከ 4 ምን አይነት መኪና አላችሁ? እስከ 3.5 እስኪ ንገሪኝ።
እስከ ሶስት ነጥብ አምስት ምንም የለንም። እስከ ሶስት ነጥብ አምስት አርባ አምስት ምናምን ከሆነ ግን ይኖራል። ደብራይ ምናምን ፎርድ ምናምን እስካሁን የሚመች ስንት ከሆነ ነው እናንተ ጋር እሺ የሚባለው ይሄ BZ four X ነው ምናምን
BZ four X አለን ሀምሳ ስድስት ነው የሚባለው አምስት ነጥብ ስድስት ገባ?
አምስት ነጥብ ስድስት electrical አዎ ኤሌክትሪኩ አምስት ነጥብ አዎ።
ስድስት ገባ?
አምስት ነጥብ ስድስት አዎ።
Jesus። እሺ እንትኑስ ቪታራ hybrid
ቪታራ የለንም ቪታራ የላቸውም እንትኑ ግራ- የለንም፣ ግራንድ አዎ።
ቪታራም የላቸውም አይደለ?
የለንም አዎ።
እሺ ምን recommend ታደርጊኛለሽ? እስከ 3.5 ምናምን
እስከ ሶስት ነጥብ አምስት እውነት ለመናገር የለንም። በዜሮ ዜሮ ነው የምትፈልገው?
እ፣ ቢሆን ደስ ይለኛል። ካልሆነ ደግሞ ያው ትንሽ የተነዳ ቢሆን
አዎ፣ እንደ ሶስት ነጥብ አምስት ምናምን ምንም የለንም። እስቲ ቁጥር ልስጥህና የ branch ኣችንን የመስቀል ፍላወር branch ቁጥር ልስጥህና
እሺ
ዜሮ ዘጠኝ ሰላሳ ሰባት
አንድ ጊዜ ይቅርታ ቆይ። እሺ ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አዎ ተሲ ብለህ ተሲን ፈልጌ ነው ብለህ አውራት። ተሲን ፈልጌ ነው ብለህ አውራት። አዎ እሺ አመሰግናለሁ።